ጥሎብኝ ፍቅሯን ተገብቶ ያንሰፈሰፈኛል ነፍሴን አሳጥቶ አሁን በተለየኝ ምንም ሳልበድላት በሽተኛው አፍማታ ሳስባት እሷ ልቤ ገብቶ ስቃጠል እያየ አዬ መከራዬ ላቤ እሷ ልቤ ገብቶ ስቃጠል እያየ አዬ መከራዬ ላቤ ሰዎች ጉድ ባትሉኝ ልንገራችሁ ወሬ እሷን እሷን ስላት ጥላኝ ሄደች ፍቅሬ በፍቅር ጨክና ጥላኝ በመሄዷ ውሽለቷ ነው እንጂ ሳያዝን አይቀውዷ እሷ ልቤ ገብቶ ስቃጠል እያየ አዬ መከራዬ ስራቤ ኮይን እሷ